ሄሎ ሰላም ጤና ይስጥልኝ።
እናት ትላንት ብር ልኬ ነበረ እሺ
እና አልገባም። other ባንክ ላይ ነበረ ትላንትና ነበር የላኩ ንግድ ባንክ ላይ እሺ
እና አልገባልኝም።
ከየት ወደ የት አድርገህ ነው?
ከአቢሲኒያ ወደ ንግድ ማለት ነው።
እሺ እኔ አቢሲኒያ አይደለም ስፌት ቴክኖሎጂ የ cash register ቦታ ነው የደወልከው። አቢሲኒያ 8397 ላይ ደውለላቸው እሺ።
እሺ